እስቲ ምን ይቀዳል ለመመላለስ በኔና ናፋቂነት በአንቺ መቀስቀስ ብንገ ዛሬ መጣሁ በደስታ ብነው ጎዳሽ ምንገስ አይጠፋ መጣ ነበረ መንገድ ፈልጌ እግር መጓዝ ሆነን እንዴት አድርጌ ከኔው መስረቁ ያልተመቸሽ መንገዱ ነው ወይ ያሰለቸሽ
መጋጠባ ከመወቃቀስ ይበጀኝ ነበር አንተው ጋር መድረስ ገላዬን አናና ጋለናና ውሎዬን መድረስን አልቻልኩምና ያደረው ነገር የዳሙዳዬ ከምን ደረሰ የኔስ ጉዳዬ በትመጣ ነበር አሰባብረህ የልቤን ሁሉ የምነግርህ ያዘልቀለሽው ፈጣን መኪና ምነው ዘገየ ከኔስ መዲና
እመጣለሁ ብዬ በጊዜ አስብና ማጀት ስንጎዳ ጉድ ሰዓቱም ያልፍና ሳልወድ ቀራለሁ ካቀድኩት ጎዳና
ቦታው ካከበበ በዝቶ መንገደኛ በነጋ በራሪ ተጉሼ ማለኛ እመጣለሁ ውስጤ ካለ መገናኛ ማለዳ አልቀርም እኔ እንቅልፍም የለ አለሽ ባይኔ
ጣቴማ ከብዶን አጥቦቱ ፈጠን እያለ ይንጋ ሌሊቱ ሽፍንፍናለሽ ባንዴት ሆነ ይዘሽ ጠብቂ የኔን ጉዳይ እስከሰከፈኝ ይህን ሀሳቤን አንድ ቀን አዳረ ጨነቀው ልቤን ነገ ማለዳ አልቀርም እኔ እንቅልፍም የለ አለሽ ባይኔ መጣትና ከብዶን አጥቆቱ ፈጠን እያለ የንጋ ሌሊቱ ሽፍንፍናለሽ ባንዴት ሆነ ይዘሽ ጠብቂ የኔን ጉዳይ እስከሰከፈኝ ይህን